నేను ఇష్టం తీసుకొచ్చిన తర్వాత
సరే సరే
హలో సరే సరే አቤት ምን ልርዳዎት?
እ ወደ ውጭ ሀገር ለመሄድ ስንት እ, ብር ነው?
እሺ ከየት ወዴት?
ከባህር ዳር
ከባህር ዳር
አዎ፣ ወዴት? ከባህር ዳር የት ነው የሄዱት?
ወደ አዲስ አበባ
ለመቼ? ለመቼ ነው ከባህር ዳር አዲስ አበባ ማየት የፈለጉት?
ኧረ ብሩን እ፣ እንትን ብዬ ሰውን ነግረው
እሺ ሌሎት አሁን ላይ ያለው አራት ሺ አራት መቶ ሰማንያ ሁለት ብር ነው። ዋጋ ግን ይቀያየራል።
አራት ሺ ምናምን ብር ነው።
አራት ሺ አራት መቶ ሰማንያ
እሺ
እናመሰግናለን። መልካም ቀን።